ሄሎ
ያስጥልኝ።
ሄሎ አሁን ካሪፍ ቤት ደውሎ
እሺ
እንትን ወደ ጃምቦ ቤት ገቢ አድርገንላል ብለውኝ ነበር። መቶ ብር እንትን ብሎ ነበር አልገባልኝም።
እሺ ቴሌብር ላይ እንደገባ አርገ- አረጋግጠዋል።
አዎ ሁለቱም ላይ አረጋገጥ አልገባም። እኔ።
እሺ ደንበኛቸው ስል ይጠብቁን። እሺ ደንበኛችን አረጋግጠን መልሰን እንደውላለን።